እንደዚህ አይነት ነገር ሲመጣ ሄሎ
ሄሎ ኤፍሬም ወይ ጄሪ እ ምን አልከኝ?
ኬኖ ጭነናል ብላችኋል ነበር?
okay አይ ጭኛለሁ እኮ አልነበረም ያልኩ እ እኔ okay።
ለሙከራ ነበር የጫንኩት። ትፈልገዋለህ እንዴ?
አይ ቢኖር አሪፍ ነው። ምን ኮምፒውተሩ ይችላል።
እንደ additional እናደርገዋለን እንጂ ችግር የለውም። ግን የእንትኑ እ run አላረጋልኝ። እስኪ እኔ ዲስኩን ትልክልኛለች?
እንደገና ልላክ።
አዎ በቃ ልሞክረው አንድ ጊዜ ወይ ደግሞ ለእነሱ ላከው። ምክንያቱም እኔ ቅድም የኬኖን የጫንኩበት አ run የ internet connection ቢሆን ኖሮ run አያረግም ነበረ የኬኖ ራሱ።
okay እስቲ ለእነሱ ላኪና አዎ አዎ በቃ እኔ ላክልኝ ደግሞ እንጂ
game ኡን በጣም ፈልጌዋለሁ። ታውቂያለሽ?
የመኪናውን አ እስኪ እኔ ዲስኩን ላክልኝና ልጠይቃቸው።
እሺ እሺ እሺ